ጤና ይስጥልኝ አሽተኝ ማለት ነው። የባንኮም ልርዳዎት?
ሴት የሀሊፍ ቤት አሁን የላከ ነው። ቴሌግራም የላከ ነው ቁጥሩ።
እሺ ልከውልናል። ማን በሚል ስም ነው የላኩልን?
ላይ ብር ስምንት ሶስት መቶ አንድ ጊዜ መቶ ሀምሳ አንድ ጊዜ የሀሊፍ
እሺ በዚህ ስልክ ቁጥር ነበረ የደወሉና ያስመዘገቡት?
ይህ ቁጥር ነው።
እሺ ለአንድ አካል ሊድ ነው ታደል አሁን ብር አይገባም።
ምን አሉኝ?
ብር አሁን አሁን አይገባም።
እሺ ብሩ አልገባም። እዚህ ጋር የላኩልን ግን የሶስት መቶ ብሩን ብቻ ስክሪንሾት ነው። የመቶ ሀምሳውንም የላኩልን እና አንድ ላይ ይስተካከልልዎታል።
ተካከልኩት
እዚህ ጋር የሶስት መቶ ብሩን ልከውልናል። የመቶ ሀምሳ ብርም ላኩልንና አንድ ላይ ይሰራልዎታል።
እሺ ላከሽ እንዴ?
አዎ የሶስት መቶውን ልከውልናል። ቴሌግራም ላይ ደርሶናል።
እሺ
የመቶ ሀምሳውንም ይላኩልን። እሺ ላይና ቁጥር ላከሽ
እዛው ቴሌግራሙ ላይ እንደዚህ አይነቱን screenshot ከቴሌ የተቆረጠበት የሚያሳየውን ባለ መቶ ሀምሳ ብሩንም ደግሞ ይላኩልን።
እሺ እሺ ሌላ ጥያቄ አለው?